good afternoon ካፒታል ስፓ ቤተልሔም ስኪኝ hello ቤቲ ሰላም ነው?
እግዚአብሔር ይመስገን ሰላም።
ማህሌት ነኝ።
እሺ እንትን book እንድታስይዥልኝ ነበር ለሐሙስ ስድስት ሰዓት ላይ
ምን ነበር የፈለጉት?
ማሳጅ ስድስት ሰዓት ላይ ኪኪ ብለሽ
ሐሙስ ስድስት ሰዓት ላይ ስልክ እም?
ልውሰድ ስድስት ሰዓት ላይ ኪኪ ብለሽ ማሳጅ አንድ ስልክ ቁጥር ልውሰድ ስልክ ቁጥር እም፣ ስልክ ቁጥሩን በእኔ ያዡና እንትን ይሻል የኔን ዜሮ ዘጠኝ ሀያ ዘጠኝ እሺ
ዘጠና እሺ ሰማንያ ስምንት አርባ ሁለት
ኪኪ አይደል ያለ
አዎ ኪኪ አስራ አንድ ሰዓት ላይ ማሳጅ ሐሙስ አይደለም ሰዓት ሐሙስ ስድስት ሰዓት ጠዋት ስድስት ሰዓት ላይ አዎ
እሺ ማሳጅ ማሳጅ አንድ ሰዓት አዎ።
እሺ ይዤ እልወጣለሁ እሺ እሺ እሺ ቴንክ ዩ